ጤና ይስጥልኝ ኢቲኤስ የጥሪ ማዕከል እባክዎትን ምን ልርዳዎት?
የታይላንድ
ምን አሉኝ ይቅርታ ሄሎ ጤና ይስጥልኝ ሄሎ
ይሰማል?
ሄሎ ሄሎ ሄሎ አይሰማም?
ሰሞታል ማላ አዎ። እ፣ የትኬት ዋጋ ትናገራላችሁ?
የምን አሉኝ ይቅርታ ትኬት አዎ አዎ እ፣ እና ታይላንድ ፈልጌ ነበር
እሺ ለመቼ ነው የፈለጉት?
next week እንደዛ ነገር next week ደርሶ መልስ ነው ማወቅ የሚፈልጉት ወይስ መሄጃ ብቻ ነው?
መሄጃ ብቻ መሄጃ ብቻ እሺ አንድ ጊዜ ጠብቁኝ እባክዎትን እሺ